ሄሎ
ሄሎ፣
ተቋረጠ መሰለኝ።
አዎ ችግር የለውም። እሺ ምንድን ነበር ያሉኝ? ፊደልቲ አዎ ፊደሊቲው እሺ፣ ብዙ ጊዜ ነው የተቋረጠ። አንዳንድ ዳይሊ ሪፖርትም አይገባልንም።
የተቆረጠላችሁ አይገባላችሁም ማለት ነው።
አዎ አዎ፣ በጣም ከፍተኛ ሽያጭ ያለበት ቤት ነው።
እሺ፣ ደራሽ መርኮች ይታወቃል። ሲናምባል እንገርሽ
ቢጂአይ አይዲ ቢጂአይ አዎ።
አይዲ ንገሩኝ። የተላ- ቢጂአይ አይዲ
ቢጃይል አይዲ ስልኮት ላይ የተላከውን ቢጂአይ አይዲ እሺ፣ በዛል አ-
በዛሊ አዎ እሱን ይንገሩኝና በሱ አገኝሉታል።
እሺ